ሰማይና ምድር ሲያልፍ ኢየሱስ ግን ከፍ ከፍ ብለ ሰንተ በዙፋን ትኖራል ሰንተ በዙፋን ትኖራል በሰማያት ላይ ክብር ገኖ ስምም ከስሞች በላይ ሆኖ ሳትለወጥ ከፍ ብለህ ብቻህን በዙፋን ትኖራለህ ለዘላለም ከፍ ብለህ ነግሰህ በዙፋን ትኖራለህ አንተን ጠርተው እስራኤላውያን ምድረ በዳውን ተጉዘዋል በመንገዳቸው ድል አድርገዋል የአሕዛብን ርስት ወርሰዋል የአሕዛብን ርስት ወርሰዋል በሰማያት ላይ ክብር ገኖ ስምም ከስሞች በላይ ሆኖ ሳትለወጥ ከፍ ብለህ ብቻህን በዙፋን ትኖራለህ ለዘላለም ከፍ ብለህ ነግሰህ በዙፋን ትኖራለህ የሰው ልጆች አንተን ትተው እረፍት የለም ለነፍሳቸው የዘላለም ርስት ማትተፋ ሀብታንተን ሕይወት ተስፋ ሀብታንተን ሕይወት ተስፋ በሰማያት ላይ ክብር ገኖ ስምም ከስሞች በላይ ሆኖ ሳትለወጥ ከፍ ብለህ ብቻህን በዙፋን ትኖራለህ ለዘላለም ከፍ ብለህ ነግሰህ በዙፋን ትኖራለህ እልፍ አላፋት አሉ ፊት በምስጋና የሚያቀርቡ በምስጋና ከብለሃል ክብርህ ከሰማያት በላይ ነው ክብርህ ከሰማያት በላይ ነው በሰማያት ላይ ክብርህ ገኖ ስምም ከስሞች በላይ ሆኖ ሳትለወጥ ከፍ ብለህ ብቻህን በዙፋን ትኖራለህ ለዘላለም ከፍ ብለህ ነግሰህ በዙፋን ትኖራለህ